ተዋችልኝ ቤዛዬን ምህረት ግድል ያላንቺ አይነጋልኝ ብቻዬን አይሆነልኝ ያላንቺ አይነጋልኝ አጫዋችልኝ ቤዛዬን ያለ ምህረት ግድል እንደምነው ገላሽ ልቤን ያኖርሽበት ባንጠጋሽበት ውያድሬ አላውቅም በራትና ምሰው ስምሽን ሳላነሳው ስበላም ስጠጣ አንቺን እያሰብኩኝ እያው ተለጠንኩኝ ብቻዬን አዜምኩት ፍቅሬን በንቆርቆሮ ትርጉም ላጣው ኖሮ አንቺን እያለ ሲባባልሽ ሆዴ ድረሽ መውደዴ አንቺን እያለ ቀረ እንደወለደው አንቺን እያለ አንቺን እያለ መድኃኒቱ ከሰው ምን ያስፈልገኛል? በንበይ ገላዬ በመምጣት ይገኛል። አቤት የኔ ሳዳር ስሙን ብቻዬ ሲመላለስብን አምኮቶ ነውጣዬ ሌላ ሰው አይለም ደምገላዬ ሌላ ሰው አይለም ደምገላዬ ያላንቺ አይነጋለኝም ብቻዬን አይሆነልኝም ያላንቺ አይነጋለኝም አጫዋችልኝ ቤዛዬን ያለ በረተኝልኝ ያላንቺ አይነጋለኝም ብቻዬን አይሆነልኝም ያላንቺ አይነጋለኝም አጫዋችልኝ ቤዛዬን ያለ በረተኝልኝ እንደ ራሴ ሆቴ እሳሳልሻለሁ መቼ ረሳሻለሁ ገላሽን ለመጂ አልችላለኝ ሆዴ ለየለ መውደዴ ሰው ሲረማመድ በደስታው ጎዞ ፍቅረኛውን ይዞ እኔ ተክዛለሁ በጣም ተከፍቼ ያላንቺ ቀረቼ አንቺን ያለ ሲባባልሽ ሆዴ ድረሽ መውደዴ አንቺን ያለ ቀረ እንደባለለ አንቺን ያለ አንቺን ያለ ጥሩ ጥሩ ነገር ተሟልቶ ቢደመኝ ሁሉም ከአንቺ ጋር ነው ለእኔስ የሚጥመኝ በመኝታው ሰዓት ያሰብኩሽ እንደሆን ከተፍ ብለሽ ደርሰሽ የምታይ ቢሆን ባየሽኝ እንዴት እንደምሆን ባየሽኝ እንዴት እንደምሆን ያላንቺ አይነጋለኝ ብቻዬን አይሆነልኝም ያላንቺ አይነጋለኝም አጫዋችት ቤዛዬን ያለ በረት ገዴ ያላንቺ አይነጋለኝም ብቻዬን አይሆነልኝም ያላንቺ አይነጋለኝም አጫዋችት ቤዛዬን ያለ በረት ገዴ መጣልሽ ናፋዜ ታዝሎ በተዘታ ካልሽበት ቦታ የሚያጽናናኝ የለም አጫዋች ከጎኔ ብቻዬን ነኝ እኔ ሰው በሰው ቢተኩት ኋላ መች እንደሚወዱት እንደሚያውቁት ገና ላይ መች አይደላ አንቺን እያለ ሲባባልሽ ሆኔ ድረሽ መውደዴ አንቺን እያለ ኧረ እንደው አላለም አንቺን እያለ አንቺን እያለ ሰው በሰው ቤት እኮ ቢለምዶ ከሌላ መቼም ቢወዶ እንደሚያውቁት ገና አቤት የኔ ሳዳር ስሙን ለብቻዬ ሲመላለስብኝ ናፍቆት ሆኖታዬ ሌላ ሰው አይልም ደምገናዬ ሌላ ሰው አይልም ደምገናዬ ሌላ ሰው አይልም ደምገናዬ ሌላ ሰው አይልም ደምገናዬ ሌላ ሰው አይልም ደምገናዬ ሌላ ሰው አይልም ደምገናዬ